ሄሎ hello ኤርሚ ወይ ሰሚራ
እ ሰሚራ ኡመር መሐመድ
ኡመር ኢማም
እንደዛ የሚል አላገኘውም። ሌላ ሰሚራ አባት ምሳስብ ነው ወይስ ምንድን ነው? እዚህ ላይ የለም።
እም እስኪ ምናልባት operator ID ያቸው ካለ ላመሳስል
እሺ እስኪ ቆይ ንገረኝና ቆይ እስኪ ላግኘት ወይ እነግራለሁ። ሰሚራ
ሰሚራ ኡመር ኢማም
እሺ አለሽ
እና ሀይረዲን ጋር ነህ አይደል አንተ?
እ በሀይረዲን ስር ነህ አይደል?
ሀይረዲን ነው ዛሬ እኮ ጽፎ ልኮልን ነበር okay በቃ እሺ እስኪ ልያቸው እሺ